ሄሎ ጤና ይስጥልኝ። ቤስት ቤት
ሰላም ነው።
አለ እግዚአብሔር ይመስገን። ምን ነበር?
ትናንትና ከእንትን ቤት ቤት ላይ ከቤት ቤት ወደ ቴሌብር አካውንቴ እንትን ዊዝድሮ ሳደርግ አየር ላይ ገንዘቡ ቀረ ይልካልተቤት ሲስተም ተብሎ እስካሁን አልገባም።
ከቴሌብር ወደ ቤስት ቤት ነው።
አረ ከቤት ቤት ወደ ቴሌብር ዊዝድሮ እሺ፣ አሁን ደወልክበት ስልክ ቁጥር ነው ቤስት ቤት ስልክ ቁጥር?
አዎ ይሄ ሁለት ቀን ሊሆን እኮ ትናንትና ጀምሮ ነው።
እሺ፣ ቼክ እያደረኩት ነው አንዴ ሁለት ሺህ ብር ነው አይደለ?
አዎ ሁለት ሺህ ብር እሺ ከ Best Bet በ SantimPay ወደ ቴሌብር የሚደረጉ transaction ኦች ላይ SantimPay ዎች ጋር የተወሰነ system delay ስለተፈጠረ ነው። እየተስተካከል ነው። ተስተካክሎ እንዳለቀ ይገባላል። እሺ እነሱ ጋር ይቆያሉ።
ነው እነ- እናስተካክሏለን ዛሬ ብለዋል። እየጠበቅናቸው እኛ ደጋግመን እያሳወቅናቸው ነው። ብዙ customer request እንዳለ እ፣ ያስተካከሉት። እሺ እነሱ side ትንሽ የሚጠራ ነገር ስላለ ነው።
እሺ።
እሺ መልካም ቀን።